hello hello ጤና ይስጥልኝ።
አለን ሰላም፣ እግዚአብሔር ይመስገን።
እግዚአብሔር ምስጋና። አቶ ካሳ ኃይለማርያም አዎ እሺ፣ ከቢፕላስ ሶሉሽን ድርጅት ነበር የምደውልልዎት።
okay። ደውላልኛለች የሆነች ልጅ።
አሀ ተደውሎልዎት ነበር?
አ- አዎ ደውላ የሆነ አንዳንድ document ኦችን ላክልኝ ምናምን ብላለኝ ብላኝ ነበር።
okay አውርታችኋል? እሺ ልከውላታል?
አዎ። እ፣ document ኡን እየላኩላት ነው። አንድ እንትን ስለጎደለ ነው፣ እሱን እልክላታለሁ። አንድ ላይ እሺ እሺ እሺ ችግር የለውም።
እሺ።
አመሰግናለሁ። መልካም ቀን የሚሉት እሺ እሺ፣ አሜን። ደውላልኝ